ይኸውልሽ አንድ ሰው ነው የቀረው። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ አቢ ቀይስር order አዎ፣ አድርጎ ስልኩ ነበረ።
መብራት ስለሌለ ቻርጅ ዘግቶ ነው እና እሺ።
የኔ order አለ አይደለ አንድ ላይ ማድረግ ትችላላችሁ።
አዎ፣ ግን በቀደም ዕለትም አጃክስ ነበረ እ፣ አሁን ብዙ order አለኝ እና አንድ ላይ እኔ ጋር መቅ- ማድረግ ትችላላችሁ። እዛ አንድ ስለዚህ- ሰፈር ነን።
ስለዚህ driver ለእርሶ ይደውልሎት።
እሺ፣ አዎ፣ ችግር የለም።
በቃ ይደውልሎታል። አሁን ስልክ አንሱላት።
እሺ፣ እሺ።
እሺ፣ እሺ፣ መልካም ቀን።